ልጅ ኢትዮጵያ በሽቃሮ ነኝ ማስመለዳ
ቀነስን እንትን ጥገና ፍሪጅ ጥገና ፈልጌ ነበር።
የቢጃ ቁጥሮትን ንገሩኝ።
እሱን ቆይ እስኪ ላውጣና
እሺ፣ አጭር የጽሁፍ መልእክት አለ።
በስንት ነንበሩ ትይዝኛለች?
እሺ፣ ንገሩኝ።
እሺ ሁለት ዜሮ እሺ፣ ሰማንያ ሶስት ሰማንያ ሶስት ሀምሳ ስምንት ሀምሳ ስምንት ሰባ አንድ አስራ ሶስት ሰባ አንድ ነው ያሉኝ።
አ ሰባ አንድ አስራ ሶስት
እሺ፣ ትንሽ ጠብቁኝ። መቅደስ ባርና ሬስቶራንት ነው።
አ አ
እሺ፣ ደመኞች የቢጃ ቁጥሮትን ያውቁታል ወይስ ልንገሩት ለሌላ ጊዜ?
አይ አውቀዋለሁ አለኝ ከመውጣ ብዬ እሺ፣ ሙሉ ስሞትን ንገሩኝ።
እ አሰፋ ማሮ አሰፋ አሰፋማ
ማሮ
ማራው።
አ
እሺ፣ ስልክ ቁጥር አሁን የደወሉበትን ልመዝግብ ወይስ ሌላ ቁጥር?
አ አ ይሄ ራሱ
እሺ፣ ምንድን ነው አላቀዘቅዝ ነው ያለው ፍሪጁ?
አ አ
እሺ፣ የት አካባቢ ነው የሚገኙት?
እ ልደታ እንደኝ ያረር ፎጣ አምጣ
ደመኞች ጥያቄዎቹ ወደ ጥገና ባለሙያዎች ተስተላልፍ ያለው ሌላም ረዳት ነገር አለ?
ሌላ ምን ነው ስለደወሉ እናመሰግናለን። አገልግሎት ላሉት ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ።